ወደ ፊሊንግስቶንም ደውለው ነበር እባክዎትን ምን ልርድዎ? hello
አቤት ደውለው ነበር ወደ ፊሊንግስቶንም እባክዎትን ምን ልርድዎ?
ሰማንያ አንድ ሰማንያ ስምንት አዎ ትክክል።
አዎ፣ ደውዬ ነበረ።
እሺ ምን መረጃ ፈልገው ነው የምንርዳውት?
አይ ሂድ- ሂደቱን ለማወቅ ፈልጌ ነበረ።
የምን ሂደት ነበረ?
አይ ምናልባት
እሺ አዲስ ስለሆነ